Hello? Hello?
አቤት ሰላም ጤና ይስጥልኝ። ቴሌቪ
አልስትልኝ message አይቼ ነው።
ይሄ ቴሌቪዥን game አገልግሎት ነው። game ኦችን ሲጫወቱ ሽልማቶች አላቸው።
እ እ እ የቴሌቪዥን game ነው። game ኦችን ሲጫወቱ ሽልማቶች አላቸው።
እንደዚህ ነው አይደል?
አ እሺ እኔ ላጣር ብዬ ነው።
እሺ፣ መልካም እድል።
እሺ እሺ እሺ